ያስጥል ከቪዲዮ ነበረ የምደውለው። ኪሩቤል አማን ጃቦ ሀውስ መሳለሚያ አካባቢ የተባባል ነው። ደንበኞቻችንን ደውለን አግኝተናቸዋል። ኮተቤ ኮተቤ ያለው መሳለሚያ ጋር ካሰች ምንጭ ጋር ነው እንትናቸው እና ስልካቸውን ደግሞ ያላነሱበት ምክንያት ጥለውት መጥተው እንደነበረ ነው ጠይቀዋል።
ስለዚህ አሁን ያነሳሉ እንደውላቸው።
አዎ አሁን ስለሚያነሱ ኮንታክት ያድርጓቸው ነግሬያቸዋለሁ።
እሺ፣ እሺ፣ እሺ። አመሰግናለሁ።
እሺ እናመሰግናለን እኛም